መናወቲ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሄሎ አቤት
ሄሎ አቤት ይሰማል። ሄሎ ሄሎ አቤት ይሰማኛል። ዶንኪ ነው የደወሉት። ምን ልርዳዎት?
ሄ- ሄሎ ሄሎ ሄሎ ይሰማኛል። አቤት ሄሎ ሄሎ
እንደውል